Hello ሙሉቀን ወይ ወይ customer ስልክ አያነሳም ብለህን ነበር ቅድም አ እ፣ መልሰው እሺ እያነሳልን አይደለም
እሺ፣ አይ አይ አል- እንትን ብያለሁ ምን አግኝቼዋለሁ እና complete ብያለሁ።
okay እሺ በቃ እሺ ለያ እያነሳ አልነበረም እሺ እሺ